hello ሶፊያድ አቤት የማዕዛን order ሁለት አይደለ ያዝከው? ሁለት ድንች
መዓዛ በሚለው እስቲ check ላድርግ። አ- በመዓዛ አንድ እቃ፣ በጌች አንድ እቃ፣ በኃይሌ አንድ እቃ ነው ያዝኩት።
no ማዕዛ የትላንትና እኮ ነው የመዓዛ ትላንትና ተልኮ አልሄድላትም።
እኮ ማዕዛ ዛሬ በስስ ሁለት order አላት አሁን የሆነ እስቲ ቆይ ሌውና ልደውን እሺ check አድርግና አሳውቀን